Wait, Timisoara. Hello ጤና ይስጥልኝ።
አቤት አብሮ ይስጥል።
ሰላም ነው እናቴ?
እግዚአብሔር ይመስገን። Donkey Tube ነው የምንረዳውት።
አዎ እ ይቅርታ የኔ እናት እ ልጄ እሼን ማግኘት በጣም ትፈልጋለች እና እንዴት ነው ማግኘት የምችለው?
ኮሜዲያን እሸቱ ቀረጻ ላይና የተለያዩ ጉዳዮች ላይ ስለሚሆን ቀጥታ ማግኘት አይቻልም።
እንዴት ነው ማግኘት የምችለው?
ለምንድን ነው ማግኘት የፈለገችው?
ያው የእሱን ፕሮግራም ስለምትከታተል እ የተለየ ታለንት የላትም ግን በቃ ለምን አላዋራውም ቢያንስ በስልክ ባገኘው ምናምን ከምትለኝ እንዴት ማግኘት እችላለሁ?
ያው አሁን ማግኘት ስለማይቻል የእጹብ ድንቅልቦች ቀረጻ ሲኖር ማስታወቂያ እናወጣለን። ያኔ ቀረጻ ላይ መታችሁ መታደም ይቻላል።
እህ
የእጹብ ድንቅ ልጆች ቀረጻ ሲኖር እናሳውቃለን። ማስታወቂያ ስለምናወጣ
አ ያኔ በአካል መታችሁ መታደም ይቻላል።
እህ በስልክ ማግኘት አይቻልም። አይ ክፍለ ሀገር ስለሆንን ነው እኛ
አዎ በስልክ ማግኘት አይቻልም። እንደዛ ነው።
እህ እህ በስልክ ማግኘት አይቻልም።
ነው እንዴ?
አዎ እሱ busy እሺ ስለሚሆን በአካል እሺ በአካል ታዲያ ምን ምን ምን ቀን ነው እንዴት ነው ማወቅ የምንችለው?
እሱ አሁን እኔ እርግጠኛ አይደለሁም። ቀረጻ ሲኖር እዛ ላይ ቀረጻ ላይ መታችሁ መታደም ትችላላችሁ ነው ያልኩሽ። ገብቶሻል?
እኮ ቀኑ ይታወቃል ያውቅ ቀኑ አይታወቅም። እኛ ማስታወቂያ እናወጣለን ዩቲዩብ ላይ። ከዛ ውጭ ያው busy ስለሚሆን በግል ደረጃ በአጋጣሚ ካልሆነ በስተቀር እንደዚህ ማግኘት ስለማይቻል ነው። እሱ ለቀረጻ የተለየ ቦታ ስለሚሆን ለዛ ነው ማለት ነው።
እም፣ እሺ ክፍለ ሀገር ስለሆነ ምናልባት እ፣ ከቻለም ብለን ነው። እሺ እሺ፣ እሺ።
እሺ አመሰግናለሁ።